ጤና ይስጥልኝ ለግዛ ጸግኝ ባኮና የተጀመረ እያለች ነው።
ሄሎ
ጤና ይስጥልኝ።
አብሮ ይስጥልን። ሰላም ነው።
እግዚአብሔር ምን አይነት የተጀመረ እያለች ነው።
እንትን እኔ ማስታወቂያ ላይ ነው የሰማሁት። እንደ ውጭ ወደ ውጭ ምናምን ፕሮሰስ ምናምን እሺ፣ አዎ ኢንፎርሜሽን እነግሮታለን እ እነግሮታለን።
እሺ አሁን እሺ
የት ሀገር ነው?
ወደ ካናዳ እ ካናዳም ይቻላል።